ሄሎ
ሄሎ ሰላም፣ እግዚአብሔር ይመስገን። ሁሉ ስፖርት ነው ምን ልርዳዎት?
deposit አድርገ ነበርና screenshot ም ልክ ያለው ወደ ዜሮ ስድስት መጨረሻ
እሺ፣
እና እሺ የሚለው አሁን
እሺ፣ አይተን መልስ እዛው ላይ እንሰጦታለን። ይጠብቁ።
እሺ፣ ሌላ ጥያቄ ልጠይቅ።
እሺ ምን ያህል አስተማማኝ ነው ኦንላይን? አሁን ብዙ ብር ስትበላ እም፣ ምን ያህል አስተማማኝ ነው?
ኦንላይን አሁን ላይ እየተጠቀምን ያለ ነው። almost ሁሉም ሰው በኦንላይን እየተጫወተ ያለ አይ እጫወታለሁ እኮ ሁለት አመት ምናምን ሆነኝ፣ ዋ ግን ለማረጋገጥ ብዬ ነው። በወረቀት ይሻላል ወይስ በኦንላይን?
እሱን እርስዎ እንደመረጡት ነው። አሁንም ቢሆን ሁለቱም መጫወት ይችላሉ። እርሱ እንደመረጡት ነው። ግን ሁለት አዎ።
አመት ኦንላይን ላይ የሚጫወቱ ከሆነ የቸገረ- የቸገሩት የደረሰቦት ነገር አለ።
አይ የለም፣ አጋጣሚ ብዙ ብር እስካሁን አልበላሁም። ከመቶ ሺህ በታች ነው።
እኮ ግን ለማወቅ ለማወቅ ያህል ነው። ቅድም ከጓደኞቼ ጋር ምናምን ስንከራከር ነበርና ለምሳሌ ግማሽ ሚሊዮን ምናምን ብትበላ አይሰጡህም እያልን ስንከራከር ነበር። ያስረዳሁት ነው
እም፣ እ፣ ከአንቺ ለመስማት ፈልጌ ነው።
አይ ምንም የሰው ልጅ ምንም የደረሰቦት ነገር የለም። እናም ደግሞ ትንሽ ብር ቢሆን ትልቅም ብር ቢሆን ስራችን እስከሆነ ድረስ እንሰራለን።
Okay። እና ትልቅም ቢሆን ይሰጣል ነው።
ምንም ለውጥ የለውም።
ከዛ በ- በቀን የእርሱ የገንዘብ ማነስም መተለቅም ለውጥ የለውም እዛ ጋራ የምንሰራው ስራ ጋር Okay። እና የምታጣውስ በቀን ስንት ነው? ሀያ ነው።
ሀያ አምስት ሺህ አዎ Okay። እሺ በቃ thank you። ያኛው በእንትን ጻፉልኝና አየዋለሁ። እሺ እሺ እሺ